የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ አንተ የዋ አንተ የዋ ሆይ ልቤን ጥዬ ልመን ሆይ የመውደድ የፍቅሬ ፀሐይ ልተማመን ልጠብቅ ሆይ አንተ የዋ አንተ የዋ ሆይ ልቤን ጥዬ ልመን ሆይ የመውደድ የፍቅሬ ፀሐይ ልተማመን ልጠብቅ ሆይ እስቲ ልብ በልና አድምጠኝ ከአንጀት ያለፈ ታሪኬ ከአንድም ሁለት ሶስት ጊዜ አፍቅሬ ማጣቴን ወዶ መከዳቴን ከዚያን ጊዜ ጀምሮ በአይኔ ላይ ይላል ግፍና ጭካኔ የሚቀርበኝን ሁሉ እጠራጠር ጀመር ምን ተሻለኝ እኔ? እኔማ ልቀጣ ካለፈ አያርመኝ የዚያኛው ሲገርመኝ ይሄኛው ደገመኝ ይሄንን ሁሉ ሰምቶ ሶስተኛው ሰው ሲገባ ተካስኩኝ ብዬ ነበር ያዞባው ሲያነባ ተካስኩኝ ብዬ ነበር ያዞባው ሲያነባ ለካስ ጥፋቴ ኖሯል ስላለፈው ማውራቴ እኔስ የልቤ ነበር ግን ጎዳኝ ግልጽነቴ እኔስ የልቤ ነበር ግን ጎዳኝ ግልጽነቴ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ አንተ የዋ አንተ የዋ ሆይ ልቤን ጥዬ ልመን ሆይ የመውደድ የፍቅሬ ፀሐይ ልተማመን ልጠብቅ ሆይ አንተ የዋ አንተ የዋ ሆይ ልቤን ጥዬ ልመን ሆይ የመውደድ የፍቅሬ ፀሐይ ልተማመን ልጠብቅ ሆይ ከአንጀት ካፈቀርከኝ ያልጠገገ ቁስሌን አድርቅልኝ እንጂ ምን ይፈይድልኛል እምባዬን የማይጠርግ ያንዳፍታ ወዳጅ የተወጋሁበት የክዳት አንካሴት ጦሩ ሳይነቀል በበደል ላይ በደል እንዳትጨምርብኝ አድነኝ ከበቀል ውስጤን ገልጸየው ምንን እንደሚያመኝ የልቤን ስብራት በፍቅርህ አክመኝ ሁለንተናዬ ብዬ በፍቅርህ ጸንቻለሁ ከሰው አንተን አምኜ ሕይወቴን ሰጥቻለሁ ከሰው አንተን አምኜ ሕይወቴን ሰጥቻለሁ ልቤም ልብ ግን አምኖ በፍቅርህ ይደላደል በአንተ በቃሽ በለኝ ዳግመኛ እንግዲህ በደል በአንተ በቃሽ በለኝ ዳግመኛ እንግዲህ በደል የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ አዮ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ የትኛው ሰው ነው አታላይ የትኛው ጥሩ ህይወትን መስጠት ይከብዳል ካልጸና ፍቅሩ